ሄሎ አይሰማም?
ይሰማል።
እሺ ሰላም ጤና ይስጥልን ቤት ቤት እሱ ቤታውቅ ያለ ወድ እንድታይል ነበር የሆነ ጨወት እሺ ንገረኝ። ካሸር ኮድ አስራ አንድ ዜሮ ስምንት
ዜሮ ስምንት
ሀያ አንድ
ሀያ አንድ ሰላሳ አንድ
እሺ መጀመሪያው ስንት ነው ያልከኝ?
መጨረሻ መጀመሪያ አስራ አንድ
እሺ ሁለት ጨዋታ ወጥቶብሃል። እሺ ሁለት ጨዋታ ሶስት ጨዋታ ሶስት ጨዋታው አይ እሺ እሺ መልካም ሶስት ጨዋታ መጥተዋል።